ጤና ይስጥልን YouTube
hello ሰላም ጤና ይስጥልን እግዚአብሔር ይመስገን አለን እግዚአብሔር ይመስገን
የሆነ ታሪክ ለማጋራት ፈልጌ ነበር እሺ ይቻላል ስሞትም አልበል
ተክሉ ሞቱማ እባላለሁ ዲያቆን ተክሉ ሞቱማ እባላለሁ እሺ አድራሻ የት ነው
አዲስ አበባ ነው ያለሁት ቡልቡላ
ዲያቆ- ዲያቆን ተክሉ ሞቱማ
ተሩ ሙተማ
ተክሉ ሞቱማ አድራሻ የት ነው እሺ ቦሌ ቡልቡላ
ስልክ ቁጥር ስል ዜሮ ዘጠኝ
ሀያ ሰባት አርባ ስምንት
አርባ ስምንት
አስራ አራት ሀያ ሰባት
እሺ እናመሰግናለን ስለደወሉ እንደውላለን